hello ፍቅር ነኝ። hello hello
hello አይሰማም?
ይሰማኛል። ምንድን ነው?
pin እንድታደርግልኝ ነበር ፍቅር።
እሺ ንገረኝ።
ሀምሳ አንድ ሰላሳ ስምንት ሀምሳ አንድ ሰላሳ ስምንት ሶስት ኪሎ ሜትር ከምናምን ታሰበልህ
ምን አልሽኝ?
ስንት አሰበልክ?
አርባ አምስት ብር አርባ አምስት ብር ቼክ አድርግልሃለሁ።
ቼክ አድርግልኝ።